መሳቁን ይስቃል ቁርስ መቻረፈ ልቤ ነው በጣም እጅግ ያኮረፈ እጅግ ያኮረፈ እጅግ ያኮረፈ አልጠፋል ብሎኝ የልቤ ውስጥ እሳት የልቤ ውስጥ እሳት ጥርሴ እንዲያምር ብዬ ተወጋው ንቅሳት ተወጋው ንቅሳት በአዝን የምደሰትን መሳቄን አልተውም መሳቄን አልተውም ሳቅ ደስታን እንጂ ሐዘን አይገባውም ሐዘን አይገባው ሐዘን አይገባው ሐዘን አይገባው መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣሙ እጅግ ያኮረፈ እጅግ ያኮረፈ እጅግ ያኮረፈ ነገር ሳልሰራ ንላለው ታከተኝ እላለው ታከተኝ መሳሳቅ ነው እንጂ ኩርፊያ መኝ ተመቸኝ ኩርፊያ መኝ ተመቸኝ መሳቅ ስቃለው ባዝንም ብደሰት ባዝንም ብደሰት ስለ ፈገግታ ማን አላውቅም ስስት አላውቅም ስስት አላውቅም ስስት አላውቅም ስስት መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣም እጅግ ያኮረፈ እጅግ ያኮረፈ እጅግ ያኮረፈ መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣሙን እጅግ ያኮረፈ እጅግ ያኮረፈ እጅግ ያኮረፈ ቢያኮርፉኝ ቢጠሉኝ ዳሩ ምን ቸገረኝ ዳሩ ምን ቸገረኝ መሳቅ ወዳለው ፈገግታ አልቸገረኝ ፈገግታ አልቸገረኝ ወድ ልወደድ እኔ ምን አውቃለው እኔ ምን አውቃለው የአጋጣሚ ነገር መሳቅ ስቃለው መሳቅ ስቃለው መሳቅ ስቃለው መሳቅ ስቃለው መሳቁን ይስቃል ጥርሴ ቻረፈ